ሰላም
አቤት።
ራሂል ነኝ ከቤስት ቤት ነው የምደውልልህ።
እሺ
እሺ I think በጽሁፍ አልተግባባንም መሰለኝ።
አ ያለው ነገር ምን መሰለክ በዜሮ ዘጠኝ ቤቱ ዜሮ ዘጠኝ አስራ አንድ ብሎ ማለት ነው አ ምሮው ላይ ሶስቴ balanced የሚል transaction አለ ሁለት ሺህ ብር ማለት ነው አ ይሄ ብቻ በዘጠኝ ቤቱ ደግሞ ሁለቴ አለ balanced አ የላኩልህን ማለት ነው screenshot አድርጌ የላኩልህን so ምንድነው የምናደርገው ያለህን የ deposit message ኦች እንዳለ ላክልኝና የሁለት ሺህ ብሩ ማለት ነው የትኛው እንደሆነ ለይቼ ነው ማሳወቅልክ ምክንያቱም የገባ ኦኬ ትራንዛክሽን ስላለ በ network error የተሞከሩትንም ያልቆረጠውንም ማለት ነው እኛ ጋር ሲያሳየን pending ብሎ ስለሚያሳይ ሁሉንም check እንዲያደርጉልህ ማስደረግ አልችልም። ለይቼ okay ያልገባውን ብቻ ነው መላክ የምችለው። ለዛ አ deposit message ኦችን እንዳለ ላክልኝና እነሱን አ አጣርቼ ከዛ ያልገባልህን አሳውቅልሃለሁ እንዲያስገቡልህ።
እሺ የ deposit ኡን ብቻ ልላክልሽ የሁለት የ deposit ሺህ message ን የሁለትሽን ሁሉንም ወደዛኛውም ወደዚህኛውም የገባውን ማለት ነው ወደ ዜሮ ዘጠኝም ወደ ዘጠኝም የገባውን ሁሉን ላክልኝና እኔ check አደርገዋለሁ ሁሉንም።
እሺ እሺ እሺ እሺ አሁን እልካለሁ እሺ እሺ መልካም ምሽት።